ሄሎ ጤና ይስጥልን።
እንዴት ነው?
እግዚአብሔር ይመስገን።
ቱርቦ ቦቲውን አይቼ የሚሸጥ ነው ኪራይ ነው?
የ- የትኛው ነው?
ቱርቦ ቱርቦ ተሲ ነ- ተሲ ነኝ ምናምን ይላል።
እ እሺ ቁጥር ልስጥዎት።
እሺ ዜሮ ዘጠኝ አስራ አንድ
አስራ አንድ
ሀያ ስድስት
ሀያ ስድስት ዜሮ ዘጠኝ ዘጠና
ዜሮ ዘጠኝ ዘጠና
ዜሮ ዘጠኝ ዘጠና ተሲ ነው አይደለ ስሙ?
አዎ አዎ ልክ ነው።